ቅድም እሺ ልበላት። ሄሎ ሄሎ ሰላም ነው? ሄሎ
hello፣
ወይ ቢፍቱ እንዴት ነሽ?
ደህና ነሽ?
አለን አለን። ደውልን ብለሽ ነበር?
አዎ እንትኑ አልሰራም።
ምኑ?
ቲቪውን ቲቪው?
ቲቪውን አዎ AnyDesk ልካለሁ።
ላኪልኝ።
እሺ እሺ እሺ፣ እናት ልካለሁ።
እሺ፣ ላኪው መቼ ታለ AnyDesk ኡን እ ላኪልን፣ AnyDesk ኡን እሺ
እሺ እሺ